ያውቅበታል ማሻገሩን ያውቅበታል ያውቅበታል ማጽናናቱን ያውቅበታል ችሎበታል ድል ማረጉን ችሎበታል ያውን ኢየሱስ ችሎበታል ማይቻለውን ችሎበታል ኢየሱስ ልዩ ነው እኔ አይቻለው ካሰብኩት በላይ እርሱ ትልቅ ነው ስለ እርሱ ዝና ቆም ያወራለው ካወቅኩት በላይ ኢየሱስ ጌታ ነው ኢየሱስ ልዩ ነው እኔ አይቻለው ካሰብኩት በላይ እርሱ ትልቅ ነው ስለ እርሱ ዝና ቆም ያወራለው ካወቅኩት በላይ ኢየሱስ ጌታ ነው ትውልድ መስክር ስለ እርሱ ዝና አምላክነቱ ዛሬም ይወሳ እኔ አልሰለችም ሁሌም ባወራ ሰንዶልኛል ያኛው ተራራ ትውልድ መስክር ስለ እርሱ ዝና አምላክነቱ ዛሬም ይወሳ እኔ አልሰለችም ሁሌም ባወራ ተደርጎልኛል ብዙ ውለታ ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው የሰማሁትን ባይና ይቻለው ከሰማሁት በላይ ሆኖ አግኝቻለሁ ቃላት አይገልጹም ትልቅነቱን ብቻ ልዘምር አባትነቱን የሰማሁትን ባይና ይቻለው ከሰማሁት በላይ ሆኖ አግኝቻለሁ ቃላት አይገልጹም ትልቅነቱን ብቻ ልዘምር ሀያልነቱን ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው ምንም ቢገጥመኝ ፍጹም አልፈራም ኢየሱስ ያለ ቅንጣት አልሰጋም በሚገጥመኝ ላይ እዘምራለሁ ኢየሱስ ጌታ ነው እነግረዋለሁ ምንም ቢገጥመኝ ፍጹም አልፈራም ኢየሱስ ያለ ቅንጣት አልሰጋም በሚገጥመኝ ላይ እዘምራለሁ የእርሱን ጌትነት እነግረዋለሁ ያውቅበታል ማሻገሩን ያውቅበታል ያውቅበታል ማጽናናቱን ያውቅበታል ችሎበታል ድል ማረጉን ችሎበታል ያውን ኢየሱስ ችሎበታል ማይቻለውን ችሎበታል ኢየሱስ ልዩ ነው እኔ አይቻለው ካሰብኩት በላይ እርሱ ትልቅ ነው ስለ እርሱ ዝና ቆም ያወራለው ካወቅኩት በላይ ኢየሱስ ጌታ ነው ኢየሱስ ልዩ ነው እኔ አይቻለው ካሰብኩት በላይ እርሱ ትልቅ ነው ስለ እርሱ ዝና ቆም ያወራለው ካወቅኩት በላይ ኢየሱስ ጌታ ነው ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው ከምለው በላይ በላይ በላይ ነው ካሰብኩት በላይ በላይ በላይ ነው ከትልቅ በላይ ትልቅ ትልቅ ነው ከጀግናም በላይ በላይ ጀግና ነው በላይ በላይ ሁሉ የበላይ በላይ በላይ ኢየሱስ የበላይ በላይ በላይ የሁሉ የበላይ በላይ በላይ ጌታዬ የበላይ በላይ በላይ በላይ ከሁሉ የበላይ በላይ በላይ በላይ ኢየሱስ የበላይ በላይ በላይ በላይ የሁሉ የበላይ በላይ በላይ በላይ ጌታዬ የበላይ